ጤና ይስጥልኝ ተመስገን። አቤት ሌላ ሰላም ነው።
አቤት እግዚአብሔር ሰላም ሄሎ፣ ሄሎ አቤት አይሰማም።
ይሰማል።
ሰላም ጤና
እ ድምፅ አብሮ ላይ ለመቅረብ ፈልጌ ነበር።
ምን ላይ
ድምፅ እ እ ድንቅ ልጆች ላይ መቅረብ ፈልጌ ነበር።
አንቺ ነሽ መቅረብ የፈለግሽ ወይስ ሌላ ሰው መጠቆም የፈለግሽ ነው? በጣም እኔ ፈልጌ ስንት ዓመትሽ ነው?
አስራ አንድ
እ ግን አሁን ላይ እጹብ ድንቅ ልጆች አምስት ዓመትና ከዛ በታች የሆኑ ልጆችን ነው እየመዘገብን ያለው። የአስራ አንድ ዓመት የለንም አሁን ላይ።
አቤት እ ምን አልሽኝ?
እጹብ ድንቅ ልጆች አምስት ዓመትና ከዛ በታች የሆኑ ብቻ ነው እየመዘገብን ያለው። የአስራ አንድ ዓመት የለንም።
እሺ
እሺ፣ እናመሰግናለን። መልካም ቀን።
እሺ